አመሰግናለሁ። ጤና ይስጥልኝ። አንግላ በርገር።
ሰላም እንዴት ነህ?
እግዚአብሔር ይመስገን።
ከ BeU ነበር ምደውልልህ።
እሺ በ order ነበር ዜሮ አራት ሀያ ዘጠኝ order ታዛችሁን ነበር። አንግላ አይ።
በርገር አንድ
እሺ፣ ምንድን ነው ወደሩ?
አ- አንግላ በርገር አንድ አልታዘዛችሁም?
አልታዘዝንም።
አንግላ double ኦር- በርገር አንድ አልታዘዛችሁም? በዜሮ አራት ሀያ- በኦርደር ነበር ስንት ነው? በክራይ?
ዜሮ አራት ሀያ ዘጠኝ
እሺ፣
አንድ መቶ አንድ ብሎ የሚጀምር ማለት ነው።
ኦኬ። ይዘው ወጥቷል። አዎ። ዜሮ አራት ዜሮ አራት ሀያ ዘጠኝ
ወጥ ቪዲዮ ይሄ ደብል ወጥቷል። አይ የተፈረመ ደብሉ ወጥቷል። ኦርደሩ ይዘው ወጥቷል።
በቃ እሺ፣ አመሰግናለሁ።
እሺ።
እሺ።